ጤና ይስጥልኝ። አሪፍ ነኝ። ሎዛ ነኝ። እባክዎ ምን ልርዳዎ?
አቤት sister፣ አሁን የተደወለ ሰው ነ እሺ።
አስታወቅ መሰለ ስልክ ቁጥሩ ምናምን?
ቴሌግራም የለም ተባለ ዜሮ ዘጠኝ ዘጠና ሁለት
አዎ
ዘጠና አስራ ሁለት ሶስት አይ
ዜሮ ዘጠኝ ዘጠና ሁለት አይ
አስራ ሶስት ዜሮ አይ።
አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት እኮ የለም እያለ ነው።
የለም። ቴሌ- ቴሌግራም account ኣችንን ማግኘት አልቻሉም ደንበኛችን።
አ
እሺ፣ በዚህ ስልክ ቁጥር ነው ቴሌግራም የሚጠቀሙት?
አይ በሌላ ስልክ ነው የምጠቀመው። እስቲ ቴሌግራም አንዴ።
የሚጠቀሙት በሌላ ስልክ ቁጥር ነው?
አዎ ዜሮ ዘጠኝ እሺ ሳፊስ ደንበኛችን እሺ ደንበኛችን አንዴ እሺ ዜሮ ዘጠኝ
ሰማንያ አራት ሰማንያ አራት ሰላሳ ዘጠኝ ሰላሳ ዘጠኝ ሀምሳ ሁለት ሀምሳ ሁለት ዘጠና ዘጠኝ ዘጠና ዘጠኝ እሺ ስሞትም አለ በል ደንበኛችን
ሰላም ስክ- እ፣ ሰሚር ሰኮ የተጻፍኩት ስም አይደለም ያስም ካል
አዎ የቴሌብር ቴሌብር ላይ እ, ያሉት ስሞት ሰላም ስክሪያ መሐሙድ ሰሚር
ሰሚር ሰኮ
ሰሚር ሰኮ አ እሺ ደንበኛችን አሁን ቴሌግራም ላይ text እናደርግሎትና እርስዎ ደግሞ ይልክሉናል screenshot ኡን እሺ እሺ ደንበኛችን ሌላ መረጃ